me help? ሂጂ bye። hello ጤና ይስጥልኝ። ከቢጃ ኢትዮጵያ ነበር የምደውለው።
እሺ ሰላም።
እ፣ ይቅርታ መልሼ የደወልኩኝ። አሁን ደውሎ ነበረ ደንበኛችን ይሰማዎታል?
አ አ አሁን ደውሎ ነበር ጃን ሜዳ አካባቢ ያለውን እ፣ የድምፅ መቅረጽ-
ሄሎ።
መስመር ላይ ያሉ።
አዎ፣ ግን እይ- እየ- እየተቆራረጠ ነውና እሺ አሁን ይሰማዎታል?
አ
እ፣ በቅርብ ሰዓት ጃን ሜዳ አካባቢ ያለው cooler ተበላሽቶ ብሎ አስመዝግበው ነበር።
እሺ አዲስ ድርጅት ነው ብለው አስታወሱት።
አ አዎ፣ የድርጅቱን ስም አልነገሩኝም። ከይቅርታ ጋር እኔም አ አልጠየኩም።
ጃን ፍቄ ጃን ፍቄ ጃን ጃን ፍቄ ጃን ፍቄ።
አ ጃን ፍቄ ባርና ሬስቶራንት እሺ ጃን ፍቄ ነው አይደል?
አ ጃን ፍቄ።
ይቅርታ መልሼ ስለደወልኩ በጣም አመሰግናለሁ።
ችግር የለም ችግር የለም።